ሽንት ቤት
ወይ ሰላም ነው ሰላም አለን አለን። ቻፓ ቁጥራችሁ ስንት ነው?
okay እሺ ልንገር አንድ ጊዜ ዜሮ ዘጠኝ ስልሳ
እሱ አይሰራም። ሌላ የላችሁም?
ይሄ ነው ያላቸው። or ቴሌግራም ላይ ታወራቸዋለህ። ቴሌግራም በዚህ ቁጥር ስለሆነ
ቴሌግራም ላይ ላውራቸው?
አዎ፣ ቴሌግራም ላይ አውራቸው። ስልክ አላነሱልህ።
ዝግ ነው፣ forward ነው።
የትኛው ይሄ አሁን ስደውልበት?
አዎ፣ okay እሺ፣ በቃ ቴሌግራም ላይ መልሱላል ስለ አውራቸው። እሺ እሺ እሺ፣ መልካም ምሽት።
እሺ